hello ጤና ይስጥልን አብርስትልን ሰላሞች እግዚአብሔር ይመስገን።
እንትን ሁሉ ስፖርት account ከፍቼ ነበር አሁን እሺ እና OTP ይላክላል ይላክላል እያለ ሁለት ሁለት ደቂቃ እየቆየ በጣም ቆየብኝ እና እ፣ ምንም እ፣ ሊያንቀሳቅስ message አልመጣ አለኝ ኮድ እንልክላለን OTP የሚላከው ከቴሌኮም ስለሆነ እ።
ስልኮትን restart ወይ refresh አድርገው ይሞክሩ። እሺ ደንበኛችን እኛ okay አይደለም።
ይሄ የእናንተ የ- የሁሉ ስፖርቱ
የሁሉ ስፖርት OTP ከቴሌም ስለሆነ የሚላከው ሁሌም እንደሱ ነው የሚላከው
አዎ account ኡን በእናንተ እኮ ከፍቼው እኮ ነው አዎ እኮ ቢሆንም short code ኦች አዎ።
የሚላኩት ከቴሌ ነው።
አ ስለዚህ restart ላድርገው እንጂ አዎ።
ከእናንተ አይደለም አዎ okay እሺ እሺ እሺ